hello ሄሎ ወይ ዮሐንስ እሺ ወይ customer ዋ ማለት ነው ቦታ ስለቀየርኩኝ መቀበል አልችልም order ኡን ብላለች። አውጥተኳል እንዴ ከምግብ ቤት
ከስ ወንድ ልጅ ነው። አይ የአዝመራው አይደል የነገርኩሽ?
እ?
የአዝመራውን እኮ ነው የነገርኩሽ።
እኮ
እ፣ ስለዚህ ምግብ ቤት ልመልስ አዎ መልሰው እኮ መጀመሪያ። እሺ ግን አሁን ያኛው order ኤ አሁን ሰዓቱ አልፏል። በኋላ ስጨርስ እደውልልሻለሁ።
ሌላ order ይዛ ነበር እንደ እና መጀመሪያ እኮ አሳውቄሽ ነበር። ያኛው ሰዓት ያልፍኛል ስልሽ ችግር የለውም መልሽ ነው የነበር።
እኔ የዚህኛውን ነው ብታነሳ አይደል ሰዓቱን ያክልልህ የዛኛውን አይደለም ይኸውልሽ፣ አይ ሰላም፣ ሌላ order ይዣለሁ እዛ እዛ ልሂድ ስልሽ መጀመሪያ ይሄኛው እሺ ቢልሽ ታዲያ ማለት ብለሽ እንደዛ አይነት case ታሳውቁ እኮ አስር ደቂቃ ግዴታ መጠበቅ እንዳለባችሁ ታውቃላችሁ። እኛም ግድ ነው እና አይ አሁን ቆየሽ፣ ያኛውም order ይሄ ሁለት order ሊበላሽብኝ ነው ማለት ነው። ይሄን ወይስ እኔ ስጨርሰው እደውልልሻለሁ። የሲምፕል ቢስትሮ
እሺ ያለ እሺ አዎ